ሄሎ ጤና ይስጥልኝ።
ሄሎ ሄሎ፣ ሰላም ጤና ይስጥልኝ።
ሄሎ፣ ሄሎ ሰላም ነው ሰላም ነው። እንዴት ነሽ?
አለን እግዚአብሔር ይመስገን። ሰላም ነው።
አለን ሊንገር
እሺ ሁለት ሺ ሁለት ሺ ሁለት ሺ አምስት መቶ እሺ፣ ከጌም አስተላለፍኩ ወደ ኢብር ወደ ይዘን ቴሌ- ቴሌ- ወደ ቴሌ ኢብር እሺ፣ እና እስካሁን አልገባም። አየር ላይ ነው መሰለኝ።
ዲፖዚት ነው የዝሮ ነው ወደ ወደ አራት ሰዓት አካባቢ እ?
ዛሬ ዛሬ ወደ አራት ሰዓት
ዲፖዚት ነው
አዎ ዲፖዚት አደረኩት ከጌም እሺ፣ ወደ ዲፖዚት ቴሌ ስታረግ ኢብር የተላ- ዲፖዚት ስታረግ የተላከል ሜሴጅ አለ አይደለ?
አዎ
እ?
ምን አልሽ?
deposit ስታረግ የተላከል message አለ አይደለ?
አዎ አልገባኝ message አዎ message አለ። deposit ስታረግ የሚላክ message አለ ወንድሜ።
እና message ም አልገባም እስካሁን ብሩም የለም እ፣ ቴሌ CBE ኢብር አናገራቸው እንዲልኩልን
ያ CBE CBE እንዲልኩል በ CBE ነው አይደል እንትን ያልከው?
አይ በቴሌ ኢብር በቃ message ያስፈልጋል። እሺ ወንድሜ።
አይ ሜሴጅም አልገባኝማ እስካሁን አዎ እኮ እሱ ያስፈልጋል ለ- ለቻፓዎች እንድንልክላቸው እ ያስፈልጋል ሜሴጅ። እሺ
አይ በዛ
ይሄ ማ ሜሴጅ ኩሳ ጋር ሜሴጅ ነው ሰው